ማንም እንደዛው ነው።
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
አዲስ ከቺፕቺፕ ነው የደወልኩሎት።
እ?
ከቺፕቺፕ ነው የምደውለው።
አቤት ይናበብ group ላይ ድንች order አድርጎ ነበረ እና ይናበብ ስልክ እያነሳ አይደለም፣ driver ደርሶ ነበረ።
ድንች አ
እ?
ሹፌር ደርሶ እቃውን ለማስረከብ ይናበብ ስልክ እየሰራለት አይደለም። ሌላ ቁጥር ይኖረዋል?
ሌላ ቁጥር የለኝም።
አይ ይናበብን አያውቁትም?
አላቁ
ኦኬ እርሱ group ላይ ድንች order አድርጎ ነበር አይደለም?
አላቀውም ያው በተለያየ ስልክ እየተደወለ መጣ። በቃ ተቀበል ነው ተቀበልኩኝ።
okay እሺ።
ተሳስቶ መጥቶ ነው
አይ ይናበብ ጋር ድንች order አድርጎ ነበር እና ለይናበብ ሲደወልለት ስልኩ እየሰራልን አይደለም።
አይደለ?
አ አላቀውም። አሁን ይሄን በሚባለው okay እሺ እሺ ለመጀመሪያ ነው በቀደም የተቀበልኩት። በቃ እኔ እንጂ አላቀው እሺ መልካም ቀን